Hello ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም
እንትኔ account ኤን password ኡን save አድርጌ ነው እሱን እያስገባ የምጠቀመው እና እሺ ያንን ሳስገባ የተሳ- የተሳሳተ ነው ይለኛል። አሁን እየተሳሳትኩበት እያለ ማለት ነው።
ምን password ን ስታስገባ ነው?
አዎ Okay እሺ አሁን system ተበላሽቷል። እስቲ ትንሽ ቆይተህ ትሞክረዋለህ። እምቢ ካለ ደግሞ forget password ብለህ አዲስ ይላክልሃል። እሺ እሺ እሺ እሺ እሺ፣ መልካም እሺ መልካም እሺ ሲስተም ተበላሽቶ ነው።